ኃይለጊዮርጊስ district አሁንም እንትን ቤት ቤት ወደ account እንትን አርጌ እስካሁን አላየሁትም። ብሩን አልገባልኝም።
እሺ አሁን ደወልክበት ቁጥር ነው የቤት ስልክ ቁጥር?
አይደለም ሌላ ነው።
እሺ ንገረኝ።
ዜሮ ዘጠኝ አስራ ስድስት አስራ ስድስት ሰላሳ ሰባት ሰላሳ ሰባት ሰባ ዜሮ ሰባት
ስንት ብር ነበር? hello ሶስት ሺህ ብር ሶስት ሺህ ብር ሶስት ሺህ ብር።
አዎ።
እሺ ሶስት ሺህ ብር እኮ ገብቷል ወደ ሲድ ሙሴ መሐመድ ምን የንግድ ባንክ account አለ አዎ ገብቷል ወደዛ። እሺ አይ ገብቷል።
አዎ ገብቷል።
እ- እሺ እሺ፣ እናመሰግናለን ወንድሜ።
ችግር የለም። መልካም ቀን።